Hello ጤና ይስጥልን። Best Bet ቤት ቤት እንዴት ዋላችሁ?
አለን አለን፣ ሰላም ነው።
system ኡ ላይ ችግር አለ እንዴ?
ኧረ የለም። ምን ምን ሆነ?
ምን ይኸውልህ እየ- እንትን ብንጫወተው ሲፈልግ ያስገባሃል፣ በሚበላ ሰዓት ያስገባሃል።
እሺ፣ ሌላ ደግሞ time out stage out stage out እያለ ነው የሚወጣው።
የት ምን የትኛው game ነው?
አቫተር ላይ አቫተር X የሚለው ነው? አቫተር አዎ፣ እ አቫተር ላይ አቫተር የሚለው አዎ።
እሺ፣ እስቲ ም- ምን እንደሚል screenshot ማድረግ ትችላለህ እንዴ?
ያው ነው አዎ፣ stage out ነው time out stage out ዝም ብለህ ከመጀመሪያ መድበህ ይጠብቅህና በሚበላ ሰዓት ዜሮ ዜሮ እና አንድ በሚወጣ ሰዓት ያጫውታል፣ ያስገባሃል። ከሁለት በላይ የሚሄደውን ሰዓት ግን የፈለገ ነ- መጀመሪያ ብትመድብ አያስገባሃል።
okay፣ እስቲ እሺ፣ አንዴ በቃ እኛ እናሳውቃለን። ትንሽ ቆይ።
እዩት እናንተ እዩት እና እዛው ይዛችሁ እዩት እናንተ እሺ፣ እሺ፣ እሺ አለ።